ጤና ይስጥልን። BGI ኢትዮጵያ ህይወት ነኝ። እባክዎ ምን ልርዳው?
ተጠቃሚ ነኝ እና በዚህ ደውል ምናምን ሲል ነገር
እሺ ደንበኛችን
ምን እንትን የምለው ነገር አለ
መረጃ ፈልገው ነው ስለ call center ኡ?
ነ- አዎ አጋጣሚ message ኡን ሳየው እንትን ብዬ ነው። ግን ቢራ እንትን ጠቀም አወርዳለሁኝ።
እሺ ደንበኛችን እንግዲህ እዚህ ከደወሉ አዎ የፈለጉትን አይነት ጥያቄ መጠየቅ ይችላሉ።
አሀ፣ ስለ ማለትም ፋብሪካው ስለ እኛ የተመለከተ product ኣችንን ወይም ደግሞ ምርቶቻችንን የተመለከተ አዎ እንዲወርድሎት ሳይወርድሎት ቢቀር ቅሬታ ካሎት
ምን እ- ምን አሉ ደንበኛ?
አይ አንቺን አይደለም አጋጣሚ customer መጥተብኝ ነው። ይቅርታ።
እሺ እሺ
እሽማ እደውላለሁኝ። እኔ እናት አመሰግናለሁ።
እሺ በነጭ ደንበኛችን ስጪኝ። እሺ ቢጂአይ ዲዮት ላይ ነግሮኛል።